ሄሎ ጤና ይስጥልን እንዴት ነሽ? ላሪት ነኝ።
አይ ለውጥ ነሽ ግን ልጅ ነኝ። ያሁን ልጅ ነው እ እ ያሁን ልጅ ነኝ። ስልክ ነው ተቆረጣል።
እሺ ችግር የለውም። ሄሎ ልንገርሽ ወይም ቼክ ላይ ነሽ?
አይ አይደለም ኮኔክሽን ነው እንጂ ልክልሃል እያልኩ ነው ወንድሜ።
እ ኮኔክሽን ነው
ምን ነው የምትልካለሽ?
አሁን ያዋራኸኝ ልጅ ነህ አይደለ?
መቼ ነው አዋራ?
አሁን ደውለክ ነበር አይደል?
ምን አልኩት?
እ ምን አልኩት?
ዲፖዚት አሚን ስፖርት ቆርጬ ግን እንትኑ አልመጣልኝም፣ ትኬቱ አልመጣልኝም፣ ትኬቱ አይልኝ ያልከኝ ልጅ ነህ።
አሬ ይሄ አይደለም፣ ይሄ አይደለም።
አይ አዋርቼሽ ነበር ስላልከኝ ነው። እሺ ምን ነበር ከይዙ?
ኢን ኦክቶበር አንድ ላይ ብሩ እዛውን አድርግቼ እስካሁን አልገባም።
ኦኬ ወዴት ነው ያደረከው? ዲፖ እ እንትን ነው ወይ ቻፓ ነው ሳንቲ ነው አንቲም ነው ሳንቲም አይደለ? በቃ እስከ ነገ ድረስ ይስተካከላል። እሺ ከነገ እየተስተካከለ ደረስ ደግሞ አዎ አዎ ከፈለክ ግን ልታወራቸው ከፈለክ በዘጠና ሶስት ስልሳ ደውል እሺ።